ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሪ ስልም ከአሰበተ ዘሪ ከሪር ክሩስ ነው እሺ
አካውንት የቤቴሌም እና የሶስት ነው አልሰራ ብሎ ደውለን ነበረ እንሰራለን ብላችሁ ስንሞክሮ አልተ- አልተሰራም ጃር ነው ቤት ማን ነው?
እ
ጃር ነው ቤት ማን ነው?
ምን አልሽኝ?
ቤት ማን ነው ወይስ ጃር ነው?
ቤት ቤት
ቤት ቤት እሺ ቆይ አንዴ check ላድርግልሽ።
እሺ check አር የማን ያልሽው የቤተልሔምና የሶስና ነው
ቤተልሔምና ሶስና ቴሌግራም ላይ ጽፈሽልናል እንዴ?
አልጻፍኩም። ጠዋት ላይ ጽፌ ነበረ ሞክሩት ብለሽ ብለሻት ብላችሁ ነበረ እሺ ስንሞክረው አይሰራም። ዲክሚንስ ነው የሚለው ምንድን ነው የሚለው?
ዲክሚንስ ይላል።
አንዴ ፎቶ አንስተሽ ትልኪልናለሽ ቴሌግራም ላይ?
ፎቶ አንስቼ አዎ ፎቶ አንስተሽ ላኪልንና እንየው እሺ አንዴ።
የኔ ዲስክ ነው።
አዎ ኧረ አይደለም ይልሽን ነው እንጂ።
እሺ እሺ መልካም ቀን።